ሰላም ይስጥልን።
ሰላም ጤና ይስጥልን።
ሰላም አብሮ ይስጥልን።
ወደ አባዶ የመጡትን የችፕችፕ ሰዎች ለማወቅ ፈልጌ ነው። ስልካቸውን ፈልጌ ነው። ደግሞ እኔ ከቤት ልወጣ ስለሆነ እስካሁን ስለዘገዩብኝ ይቅርታ።
okay order ያደረጉበትን ቁጥር ይነግሩኛል። በዛ ነው ማውጣት የምችለው።
እሺ ዜሮ ዘጠኝ አስር የኔ ነው ወይ የትኛው?
ዘጠኝ አስር ያደረጉበት የኔ ማለት ነው።
አዎ አስር ስልጠኝ
አስር ስልሳ ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ ስልሳ ስድስት
መቅደስ አዎ
እሺ ዜሮ ዘጠኝ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት
ሀምሳ ሁለት
ሀምሳ ሁለት
ሰባ አምስት ሰላሳ አንድ ሰባ አምስት ሰላሳ አንድ እሺ አመሰግናለሁ።
አዎ የደወልኩላቸው። እሺ መልካም ቀን።